Hello? Hello? Hello?
Hello
አቤት
ዘበነ
አሁን
ከችፕችፕ ነበር መደውልሎት።
እሺ
order አድርጎ ያልመጣሎት እቃ አለ?
እ እስኪ ሌላ ሰው አብሮ ያዘዘ ሰው ካለ አላቅም ልጠይቅና ልደውልልዎ
Okay። እሺ፣ አልማዝን ያውቋታል?
እ
አልማዝን ያውቋታል?
አልማዝ
አ
አልማዝን አላው- አላውቃትም
Okay። እሺ፣ በቃ check አድርጎ ይደውልልን።
check አድርጌ ስልበልሽ እሺ፣ እሺ፣ መልካም ቀን።
እሺ